በቤት ከሆነ Investiti vorrei ባኮመለ ዶ
ኦኬ ሰላምት እንትን ነበር ዊዝድራው አድርጎ ነበር የሆነ ሰው በስልካችንና እሺ መመለስ ይቻላል?
ኮንፊርም ተደርጓል ወይም ወደ ተላከበት አካውንት ገብቷል?
አዎ ፕሮሰሲንግ እያለ ነበር።
ለምንድን ነው መመለስ የፈለግከው?
አ፣ በ- አናውቀውም እንትን ያደረገው አሳስተህ ነው
አይደለም እ፣ ማን የወሰደው ሰው እንዳወጣው አላወቅም።
አዎ ስንት ብር ነው?
ሶስት መቶ ዛሬ ነው
ምን አልሽኝ?
ዛሬ ነው ወጪ የተደረገው?
አ፣ ትንሽ ቆይቷል። አስር ደቂቃ ምናምን ያደርጋል።
እሺ ቀይ መስመር ላይ ጠብቀኝ። እሺ check ላድርገው።
okay።
በዚህ ቁጥር ነው?
አይደለም ስልክ ቁጥር ያለኝ እሺ
ሰላሳ ሶስት እህ
ሶሪ ሰማንያ ሶስት እሺ
አስራ ስድስት እህ አስራ ሰባት እሺ ሰላሳ አምስት
hello
ወይዬ ወደ ምንድን ነበር የላካው? ወደ ንግድ ባንክ account ነው?
አዎ
እስቲ ልንገር የተላከበትን account
እሺ አንድ ሺ hello
አንድ ሺህ ብያለሁ አንድ ሺ ሀምሳ ሰባት
ሀምሳ ሰባት
ዜሮ ሶስት ዜሮ ሶስት
ሀምሳ ሶስት
ስንት ሀምሳ ሶስት ሀምሳ ሶስት ሰላሳ ስምንት ሰላሳ ስምንት አምስት
አምስት እሺ አዎ ወደዚህ ነው የተላከው። ይሄ የማን account እንደሆነ check አድርግና መልሰህ ደውልልኝ።
እሺ እሺ